hello hello በአምላክ ሰላም ነው? ራሄል ነኝ ከ Best Bet ነው የምደውልልህ።
አቤት
እሺ ኮዱ እየላከልህ አይደለም ፎርጌት ስትለው አ አ ስልክ ቁጥር ነው የሚጠይቀኝ።
forget ስትለው ስልክ ቁጥር ይጠይቃል አ ስጽፍ ደግሞ ሌላ ነገር ነው። እሺ አይልም
ማለት ከላይ የላከው screenshot ላይ እኮ ልኮልሃል።
አ ከላይ የላከው screenshot የለም እሱ ላይ እኮ ልኮልሃል
አዎ አዎ እኮ እሱን ኮድ ነው የምታስገባው። የተላከልህን code copy ታደርገውና ልክ password የሚለው ላይ የለም እሱ ላይ paste ታደርገዋለህ። ወይም ደግሞ በትክክል መጻፍ ማለት ነው። የተላከልህን small letter ኡንም በ small letter ቁጥሩንም በቁጥር አድርገህ አልጽፍም አለ እኮ
እንዴት አልጽፍም አለ ማለት እምቢ አለ አለ አልጽፍም አለ።
ኮፒ ስታደርገውም አይሆንም። ኮፒ አድርገህ ኮፒ- ፔስት ስታደርገው ኮፒ እንኳን አላደረግኩት።
ኮፒ አድርገህ ሞክረው። እሺ ኮፒ አድርገህ እዛ ላይ paste አድርገውና ከዛ ከፊት ግን ከተላከልህ ኮድ ፊት ስታስገባ ማለት ነው space እንዳይኖር ሌላ ምን- ቼክ አድርገው።
አሁን አሁን ኮድ አልተላከልኝም። ቅድም ነበረ ቅድም ከሰዓት
አሁን forget በለው እንደ አዲስ ብዬው ነበር። አሁን እህ
አላከልኝም።
check አድርገው እስኪ፣ ወይም ደግሞ ትንሽ ጠብቀው። መላክ አለበት። አ- ቅድም ከላከ አሁንም ይልካል። አንድ አይነት ነው ማለት ነው የ Best Bet ቁጥርህና አሁን የያዝከውን ስልክ ቁጥር።
አዎ እስኪ ልጠብቅ።
አዎ ጠብቀውና ት- ከቆየ ደግሞ forget ብለህ ጠብቀው። እሺ ከዛ ሲልክልህ ግን እንዳልኩ ኮፒ አድርገህ paste አድርገው። ከዛ ከፊት ደግሞ space እንዳይኖር።
አዎ፣ እሺ አመሰግናለሁ።
ባ- እሺ በአምላክ ምንም አመሰግናለሁ።
አይደል። እሺ እሺ መልካም እሺ